ጤና ይስጥልኝ አክሽን ኢትዮጵያ በኩል የምትወደው hello
ምንም አልመረጥኩም። እንግሊዝኛ ያገኘሽ እንግሊዝኛ ምናምን እያልኩ ነበር ሞክሬ ነው።
አይ እንዲሁም የጠራው ነው ይቅር።
ዝም ብሎ ነው የጠራው።
አዎ አዎ
okay። ምንም ምርጫ አልሰጠሁትም ነበር።
እም።
እስኪ እንሞክራለን። እሺ፣ እሺ።